after the ስትሪት
ዊዝድሮ አድርጌ ነበረ ኮንፈርም ታደረግልኝ።
በዚህ ቁጥር ነው።
አዎ በዚህ ቁጥር ነው። አንድ በቻፓ አንድ በሳንቲም ፔ
እሺ፣ ቼክ ላድርገው መስመር ላይ ጠብቅ። ዘጠኝ ሺህ አምስት መቶ በኋላ
hello
ዘጠኝ ሺህ አምስት መቶ ነው አይደለ?
አዎ ሁለት ዘጠኝ ሺ አምስት
ሁለቱም ኮንፈርም ተደርጓል። ይገባሉታል።
እሺ
መልካም ቀን